ሰላም ጤና ይስጥልኝ ቢጮ ኢትዮጵያ ሳንቲም እባክዎት ምን ልርዳው?
አቤት
ሰላም ጤና ይስጥልኝ ቢጮ ኢትዮጵያ ሳንቲም እባክዎት ምን ልርዳው?
ሳንዲ ነኝ። ኧረ እባካችሁ እባካችሁ ሲሊንደር አመልክተን ነበረ። ይኸው ሳምንት ሊሆነው ነው። ምንድን ነው ማድረግ የምንችለው? ድራፍት ተበላሸብን።
በዚህ ስልክ ነበር ደውሎ ያስመዘገቡት ደንበኛ?
አዎ እዩ እስኪ በዚህ ስልክ ነው። አዎ መሀሊት ግሮሰሪ።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ማን አሉኝ? የድርጅቱ ስም መሀሊት ግሮሰሪ
ማህሌት።
ግሮሰሪ።
እሺ እየፈለኩሎት ነው።
እሺ